የሚናገር የከበረው የጌታ የኢየሱስ ደም በቀራንዮ ኢየሱስ ተሰቅሎ በዘላለም መንፈስ ያፈሰሰው ከበደል ከኃጢአት ፈጽሞ ያነሳል። ፈሳሽን ከመንገድ ጠርቆ ያስወግዳል። ከበደል ከኃጢአት ፈጽሞ ያነሳል። ፈሳሽን ከመንገድ ጠርቆ ያስወግዳል። ያው መንገድ የተመረቀበት አዲስ ኪዳን የተከፈተበት አምላካችን ፊት የምንቀርብበት ያስታረቀን የጌታ የኢየሱስ ደም ከበደል ከኃጢአት ፈጽሞ ያነሳል። ፈሳሽን ከመንገድ ጠርቆ ያስወግዳል። ከበደል ከኃጢአት ፈጽሞ ያነሳል። ፈሳሽን ከመንገድ ጠርቆ ያስወግዳል። ከርኩሰት ፈጽሞ አጥርቶን ያለ ነውር አድርጎ የሚያቆመን ከኃጢአት ክስ ሕሊናችን ነስቶ እንድናመልክ ነፃነትን ሰጥቶ ከበደል ከኃጢአት ፈጽሞ ያነሳል። ፈሳሽን ከመንገድ ጠርቆ ያስወግዳል። ከበደል ከኃጢአት ፈጽሞ ያነሳል። ፈሳሽን ከመንገድ ጠርቆ ያስወግዳል። ቤተ ክርስቲያን የተዋጀችበት የራሱ እንድትሆን የተገዛችበት ለሰው ልጆች ሁሉ የከፈለው የኢየሱስ ደም እጅግ የከበረው ከበደል ከኃጢአት ፈጽሞ ያነሳል። ፈሳሽን ከመንገድ ጠርቆ ያስወግዳል። ከበደል ከኃጢአት ፈጽሞ ያነሳል።